Hello?
መሳት ልታዘዝህ
አመሲ ሰላሳ አምስት ዜሮ አምስት
ምን ሆነብህ?
መብራት የለም አሳውቄያለሁ ቢሮ ምናምን ብለኝ ምግብ ቤቷ አይሰራም ተብዬ እየተመለስኩ ነው።
እሺ ስምህ ማን ነው?
ጳውሎስ ታረደ እሺ ጳውሎስ አሳውቃለሁ።
አሳውቅና አስወጭልኝ ሌላ order እንዳለች እኮ እደውልልሃለሁ። ጳውሎስ አሳውቅና እደውልልሃለሁ። he- hello ገዛኸኝ customer ኧውንም አላነሳልህም?